Famous Trading, welcome here.
Hello Hello,
ሰላም ነው።
hello.
እ ከመቀሌ የምንደውል እሺ፣ ከሰመርታይም ማለት ነው። ክራይ ነበርና
እሺ፣
እስካሁን አልተከለም። ቢሮው ደግሞ ከፍለናል ምናምን እያሉ ነው።
እስቲ ታርጋን ትነግረኛለህ?
የእኔ ዘጠና ሁለት ስምንት ሰባ
እሺ፣ እስቲ ቴክላር ነው ለሳውቅ
እሺ